ካስቀመጠ አስቀምጠን
ስለዚህ ምን እናድርግ? ዝም እንበለው? የለም ዛሬ የለም፣ እኛ የምንፈልገው ሄሎ ሄሎ፣ ጤና ይስጥልኝ።
ኧረ እግዚአብሔር ሰላም ሰላም ነው።
ሰላም ከችም ነበር የምንደውልሎት እሺ ስለ service አችን ያለውትን አስተያየት ለመቀበል ነበር የደወልነው። maybe ቅር ያሉት ነገር ካለ ይሄ ቢስተካከል ብለው የሚነግሩን ነገር ካለ ፊድባክ አዎ።
ለመቀበል ነው የደወልነው።
okay። feedback ለመቀበል feedback ለመቀበል ችፕ አገልግሎት አይ ጥሩ ነው እያሉ ጥሩ ነው።
ተጠቃሚዎቹ ጥሩ
እሺ፣ አዎ፣ ጥሩ።
product ኡ እስካሁን order አድርጋችሁ ጥሩ product ነው የደረሳችሁ። በተባለው ሰዓት ነው የደረሰው።
ትንሽ እሱ ችግር አለ ቶሎ የመምጣቱ ጉዳይ።
okay፣ delivery late ይሆናል።
አዎ አንድ ደግሞ እህ፣ አብዛኛው office ኦች ስለሆኑ አዎ፣ በስራ ሰዓት በምናምን እንትን ገፋ ተደርጎ ነው የሚመጡት እና አስቸጋሪ ነው okay።
መጠበቅ።
እሺ፣ እናስተካክላለን። ሌላ የሚጨምሩት ነገር አለ?
ሌላ እናመሰግናለን። thank you እሺ፣ እኛም ስለመረጣችሁ እናመሰግናለን። መልካም ቀን።
እሺ እሺ